ጤና ይስጥልን ሄሎ ቪዛ ሊዲያ ነኝ ጤና ይስጥልን።
መረጃ ልስጥዎት
አ hello አይሰማም ይሰማል። ጤና ይስጥልን።
አብሮ ይስጥልን አ የቲኬት ዋጋ ለመጠየቅ ፈልጌ ነበር።
እሺ ወዴት ሀገር ነው የፈለጉት ሳውዝ አፍሪካ።
ሳውዝ አፍሪካ አ
እሺ እ ደርሶ መልስ ነው ወይስ እ ለመሄድ ብቻ
ለመሄድ ብቻ እዛ ለመቅረት።
እዛ ለመሄድ አ እሺ መች ነው የሚሄዱት ከቀን ወደ ቀን ስለሚለያይ ቀኑን ምን?
ይንገሩኝ
ቀጣይ ሳምንት ለዛሬ ቀጣይ ሳምንት ሆነ።
እሺ የዛሬ ሳምንት አ ሳውዝ አፍሪካ
አ እሺ አንዴ መስመር ላይ ቆዩ ደንበኛችን መስመር ላይ ናት አዎ አዎ እሺ ሰላሳ ሶስት ሺ ዘጠኝ መቶ ዘጠና አንድ ብር
እዛ መቅረት ነው። አ አ እዛው ሄዱ ለማኝ
እሺ
እሺ ተጨማሪ ጥያቄ ያሎት ተጨማሪ ጥያቄ ሌላ የለም።
እሺ ሄሎ ቪዛ ስለደወሉ እናመሰግናለን መልካም ቀን እሺ